What እንትን order አድርጌ cancel ሆኗል ብላኝ ነበረ ቅድምና ብሩ ግን እስካሁን አልተመለሰልኝ።
እሺ ስልክ ይነግሩኛል።
ዜሮ ዘጠኝ ሀያ አንድ ሀያ አንድ ሀምሳ አራት ሀምሳ አራት አርባ አምስት ስልሳ ዘጠኝ አርባ አምስት ስልሳ ዘጠኝ ኢየሩሳሌም በሚል ነው።
አዎ ዛሬ ሌላ order አድርጌ ያለሁኝ ሽንኩርት ሽንኩርት ሳይመጣሉት ቀርቶ ነው ወይስ እ፣ መቶ ትላንትና እኛ ቢሮ አልገባንም ነበር አ cancel ሆኗል። ሌላ order አድርጊ ብላኝ order አድርጌያለሁ፣ ግን የዛኛው ብር አልተመለሰልኝ።
እሺ ቆይ አንዴ refund list ላይ check ላድርግሎት ነው ይላክሎት ነው። አዎ አለ አንድ ሺ አራት መቶ ሰማንያ አምስት ብር ነው አይደል?
አ- አዎ አዎ ትንሽ ትንሽ ወረፋ ስለበዛ ነው ይገባልዎታል። ይቅርታ በጣም